ሄሎ ኧረ ተይኝ ሄላ ድጋሜ ከችፕችፕ ደወልኩሎት ተቋርጦ ነበር ቅድም።
ችግር የለውም። አይ ሎኬሽን ተሳስቶ ነው። ባለፈው ዲሊት አድርጊ እናስተካኪ ብላችሁኝ አስተካከልኩትኝ፣ ግን አሁንም ቸርችር ነው የሚለው። እንዴት ይሻላል?
እርሶ የት ነበር ያሉት?
እኔ ወሎ ተሳትዮ ቴሌኮም።
ኦኬ እሺ። ስለዚህ አሁን ፕሮፋይሉ ላይ አድሬሱን ደልተውት ነው እንደ አዲስ ሞልተውም እንደዛው አዎ፣ የሚያሳየው።
እንደ አዲስ ሙይ ያላችሁኝ እንደ አዲስ ሞላው።
እሺ ወይም በቃ እኔ አሁን እሷ ምን አሳውቃለሁ።
አለችኝ ቅድም እ፣ ኢትዮ ቴሌኮም አትበይው አለች። ኢትዮ ቴሌኮም ስትዩ ቸርችል ነው የሚወስደው።
አዎ head office ስለሚወስደው ነው።
እም፣ ስለዚህ ዝም ብለሽ ወሎ ሰፈር ብቻ በይው አዎ ወይ ደግሞ እስኪ ቶሞካ እንደዛ ያለ
እንደዛ አድርገው ሞክረውታል።
አይ አልሞከርኩትኝም። በቃ እንደዛ አድርጌ ሞክረዋለሁ።
አዎ head ከዛ office ወርደን ተማሪዎች ስለሚወስደው ነው።
ውስጥ እጠይቃለሁ።
በቃ እሺ። ስለዚህ አሁን የቀረ ዕቃ አለ የለም የለም።
የለም?
አመሰግናለሁ።
እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ እሺ